ጤና ይስጥልን። በስትሬት ቤቲ ነው የምንረዳው።
እንትን በ virtual betting እናንተ እንትን አለ መኪናም ጨዋታ አለ አይደለ?
ነው
Okay። አይ ቅድም ደውዬ ነበር እና እሺ፣
መኪናም አለ ወይ ምናምን ስለው እኔ ያውስ agent ሆኜ ለመውሰድ ስለፈለኩ ነው ወደ ወላይታ ሶዶ
እሺ።
እና መኪና ምናምን አለ ሰ እሱን እነሱን ጠይቃቸው ስላለኝ ነው የደወልኩት።
እነሱን እሺ፣ አንዴ ጠብቀኝ።
እሺ ታደሉ
Hello፣
አቤት እ፣ ወላይታ አካባቢ ላይ መኪና አንሰጥም። እሺ።
ነው እንዴ?
አዎ
Okay ምን ነው እዛ ነው። ያ- እኔ እንጃ አላውቅም፣ ግን አንሰጥም።
ነው አይደለ?
አዎ ስለዚህ ያ የሚሰጡት ምንድን ነው system?
ጂአርኬ ነው እና ያው የውሻውን ምናምን ማለት ነው።
ውሻና ፈረስ።
አ በጣም ጥሩ። እሺ እሺ እሺ እሺ